በመስጠት በመተባበር በፍቅር በማጋራት ታላቁን የረመዳን የጾም ወር አልፈው እንኳን ለ1444ኛው የኢዳል ፈጥር በዓል በሰላም አደረሶ። ተሜጋስ አዲስ ነገር ሁሌም መታወቂያችን ነው። በምናስመጣቸው የሴትና የወንድ አልባሳትና ጫማዎች ለዓመታት ደንበኛ ሆነናል። ተሜጋስ አሁን አዳዲስ የገቡ አልባሳትና ጫማዎችም ስላሉን በተመቾት የአልባሳት መሸጫ ሱቆቻችን በመምጣት ይጎብኙን። ታሜጋስ የቤቶ ውበት የቢሮው ድምቀት የሆኑ ፈርኒቸሮቻችን በተለያየ ዲዛይንና የቀለም አማራጭ ተውበው እርሶን ይጠብቃሉ። የ finishing ዕቃዎች፣ ሴራሚክ፣ porcelain፣ granite ከፈለጉ በበቂ አቅርቦት በብዙ አማራጭ በስፋት ያገኛሉ። መገናኛ ታሜጋስ ሕንፃ፣ ሴንቸሪ፣ ሳር ቤት እንዲሁም በሌሎች ቅርንጫፎቻችን ታሜጋስን ያገኛሉ። ራዕያችን ገና ሰፊ ነው። ኢድ ሙባረክ። ታሜጋስ ታሜጋስ